ጤና ይስጥልን ቤስት ቤት ረዴት ነኝ የምንረዳው?
ህብረት ከአዳማ ነኝ።
እሺ ንብረት
እንትን ትላንትና ጂያሩን ወደ ቀዩ ወደ ሬድ ፌኖ ለመቀየር ነበረ እንትን አመልክቼ ነበረ።
እሺ
እስኪ እንዴት አደረጋችሁልኝ የሚለውን ቼክ ለማድረግ ነበር።
እሺ አንዴ ጠብቅ ታደረግልኝ አለሽ? እሺ እሺ ጠብቅ ንብረት አዳማ ጂያሩን ወደ ሬድ ፌኖ እንዲቀየርልኝ አመልክቼ ነበረ ሄሎ ንብረት ወይ ወይ እንደውልላለን እሺ አንዴ መቼ ዛሬ?
አዎ ዛሬ እሺ እሺ